ሌላ አቤት
ደውሎ ለ national ID ክፍል ፈጽመዋል።
አዎ አዎ እናቴ
እሺ ተቀብለዋል። እንዴ ደርሶታል?
አልተቀበልኩኝም። ፖስታ ቤት ልደታ ነበረ እንትን የተባልኩት text ኡ ጠፋብኝ።
text ደርሶታል ነበር?
መጀመሪያ ላይ text ማለት normal ከፍለሻል ምናምን የሚል መጥቶልኝ ነበረ።
okay
እሱ text አሁን የለኝም
በቃ እሺ።
እና ልደታ ፖስታ ቤት ነበረ ያደረኩት እ ችግር የለም። ከቻፓ ነው እኛ የምንደውለው። በእኛ በኩል ያሉ customer ኦቻችን check እያደረግን ነው፣ እናሳውቆታለን። እሺ
እሺ እሺ፣ አመሰግናለሁ።